ጤና ይስጥልህ።
አብሮ ይስጥልን።
ከቢጃይ ጥሪ ማዕከል ለምደውለው ነው ያችን ኮከብ ግሮሰሪ ነው።
እህ ኮከብ ግሮሰሪ ነው።
ኮከብ ግሮሰሪ።
አዎ፣ አቤት።
የቢጃይ መለያ ቁጥር በስልኮ ተልኮሎት።
እህ
አዲሱ የቢጃይ መለያ ቁጥር በስልኮ ተልኮሎት።
አይ አላየሁትም ነበር።
እሺ የያዙ ልንገሮት እሺ
ሀምሳ ስልሳ ዘጠኝ ሀምሳ ስልሳ ዘጠኝ ዜሮ ስምንት ሰባ ሶስት ዜሮ ስምንት ሰባ ሶስት ሰባ ሶስት አዎ፣ ይህን ለማሳወቅ ነው።
እሺ ለሙን ነበር
ይህ ከቢጃይ ጋር የተያዘ ማንኛውንም አይነት ቅሬታ ሲኖረው ለሰማንያ ስድስት ሰባ ሰባት ሲደውሉና ቅሬታዎችን ያቀርቡ።
ኦኬ እሺ አመሰግናለሁ።